Hello Hello hello አቤት አቤት ሰላም ዮዲት
ነኝ አዎ
እ ከ ChipChip ነበር የምደውልልዎት።
እሺ
ይቅርታ ዛሬ መጣ order ነበሩት።
ብላችኋል እንግዲህ ሳምንት አልፎታል መችስ ዛሬ ከላካችሁ ደግሞ ወይ ካልሆነ refund
እ ምን ነበር product ኡ?
ዱቄት እኛ እኮ በየቀኑ ሰው አዳዲስ ሰው ሲደውል በየቀኑ እያስረዳን እውነት ለተወሰነ ፕሮዳክት ሳምንቱን ሙሉ በቺፕ ጉዳይ ስልክ ማውራት ራሱ ሰልችቶናል። ካለ ዲኤች ገዳ ኦ፣ ነበረ ዱቄት ያዘዝነው ፓፓያም ተበላሽቶ ልሰናል። ካለ ዲኤች ጋር ካልሆነ ግን የሚሰፈረው ስኩ ብራችንን ሪፈንድ ጉልሽ እውነት በ- በማስረዳት ስራ ከን በቃ አዎ አይ ዲኤች ጋር ጀምረው በቃ
ድራይቨር ዲኤች ገዳን የተላከው አዎ ገዛው።
ደርሷል። እዛ ሰፈር ሙለት ያዙላቸው፣ ስልክ ያዙላቸው እኔ እየደወሉልዎት ስልክ አልተ እኔ ደውለው ገና አልደወሉም ነው።
ወይ ንገ- ንገሪና ልደውልለት ልደውል አሉኝ።
እ እ እሺ ልንገሮት፣ ሄሎ።
ያዙ እሺ ገሮት
እሺ ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ
አንዴ ይቅርታ፣ እሺ
ዜሮ ዘጠኝ ሰላሳ ዘጠኝ ዜሮ ስምንት
እሺ ቆይ አንዴ እሺ ዜሮ ስምንት
ዘጠና ሁለት ሰማንያ ሶስት ዘጠና ሁለት ሰማንያ ሶስት ልደውልለት አሁን?
አዎ እስኪ ሁለት
እሺ እሺ እሺ